Hello ጤና ይስጥልኝ። ምን ልታዘዝ? Hello አቤት፣ ምን ልርዳዎት? Hello እና ምን አሉኝ? ይቅርታ
ተኛ አይሰማም እንዴ?
ይሰማኛል። ምን ልርዳዎ? አሁን የደወሉት የሌቪን ጌም ይባላል። ስለ ጌሙ ማወቅ ፈልገው ነው።
ደወሌድን ዱሪያማ ለኮም ዘመነ እሺ።
ቲማ መስመር ላይ አንድ የጠብቁኝ እሺ። ይቅርታ ጋር
ሄሎ ሰላም ጤና ይስጥልኝ።
ደወልሽ
ምን አሉ?